ሄሎ ጤና ይስጥልን። ዋሽንግተን የህክምና ማዕከል።
በትክክልም ባለፈው የሆነ ፊዚክስ ቀናት ወጥቼ
እሺ እና ሲዲው ብቻ ነበሩ የሰርኩት። እዚህ ደግሞ አሁን ነባቡን ጠይቆኝ ርቀት ማለት ነው
ም- ምን አሉኝ?
ነባቡ ፈልጎ ነው ፈልጎ በርቀት አልሰጥቶ ሙያል እ፣ እና አልሰጡኝም ስላቸው እስኪ ደውልላቸው ብለውኝ ነው። ከዛ ዶክተር
እሺ መውሰድ ትችላለህ እኮ መች ያ በቴሌግራም መላክ አይቻልም።
ምን አሉ?
በቴሌግራም እንልኩልኝ አይችሉም።
እስኪ ስልክ ልስጥና የ MRI ክፍል በዛ ደውለህ እንዲልኩልህ አድርግ።
እሺ እ፣ ዜሮ ዘጠኝ ቆይ እንግዲህ እስኪ ስልካ እንዴ
እሺ
text ታደረግልኝም
እሺ
እሺ